ሄሎ
ሄሎ ሰላም ጤና ይስጥልኝ ቤተሰቤ አ ሰላም ነሽ?
አለን ምን ነበረ?
በእናትሽ በጣም ችግር አለኝ። እዚህ ቢሮ ኃላፊ የለውም እንዴ? በእናትሽ ምን ነበር ይፈልጋል?
አቀ ሁለት መቶ ሁለት ጊዜ ዲቦርስ ትጠፋብኝ።
ሁለት መቶ ብር
አዎ መቼ በመቶ ነበር መቶ ያደረግከው?
ትን- አንዱ ትናንትና ነው፣ አንዱ ደግሞ ትናንት ማታ።
እ
ሁለቱም ሀያ ስምንት ነው ቀኑ።
እሺ በ deposit text ኡ ልከህ ነበረ?
አዎ
ምን ላይ?
አ- አንዱ እንትን መቶ ብር ለ CBE ብር ነው፣ አንድ መቶ ደግሞ ቴሌ ብር።
እሺ deposit ስምህ ማን ነው? ቴሌግራም ላይ
ፉአድ በርቴሊ
ፉአድ በርቴሊ።
እሺ deposit text ኡ የትኛው ነው?
እ ጫባ ዲፖዚት ነው text ኡ የትኛው ነው?
ጫባ ነው። ቴሌ ብር እና CBE ብር።
እ
ምን አልከኝ?
hello hello ይሰማል?
እሺ deposit text ኡን አላክልንም አይደል? እያየሁት አዎ፣ ነበር ላ- ቴሌግራም ላይ አዎ ላክልን።
ላክ ላኩት።
አይ አላከውም። text ኡ አይደለም የላክልን ቁጥር ነው፣ ስልክ ቁጥር ነው።
እሺ አሁን ማሳችሁልኝ ላክ።
አዎ message ኡን ላኩልን።
ሁለቱም ይልካለሁ አሁን check አደርግ እሺ